ጤና ይስጥልን።
Hello ጤና ይስጥልኝ። በማን
እግዚአብሔር
Okay። ምን ነበረ እባክሽ ስልካችን ኢንተርኔት ላይ ነው ያገኘሁት። እና እኔ ደግሞ አንድ አይቴን መኪና ነበረችኝ እንድትሸጡልኝ ፈልጌ ነበረ።
ምን አሉኝ?
መኪና ነበረችኝ እንድትሸጡልኝ ፈልጌ ነበር።
እሺ ይዘውልን ይምጣ።
እህ ይዘውልን መምጣት ይችላሉ። አባት
Okay። በፎቶ ምናምን ብልክላችሁ አይሆንም?
ምክንያቱም መኪናው መታየት አለበት። መኪናው ሳይታይ እንዴት እንትን እንላለን?
እም፣ እዛ መቆም ምናምን ይኖርበታል?
አይ መኪናውን አይተነው እንትን እንላለን እንወስናለን። እሱ እሺ፣ አድራሻ በትክክል ንገረኝ። እሺ፣ እኛ መ- መስጠት ነው እንደሆነ አውቄያለሁ።
የትኛው እሱ የሚመቸው branch ልንገሩት። የት እሺ።
የት ነው እሱ? ከየት ነው የሚመጡት?
እኔ ላፍቶ።
እኮ እኛ አሁን ይኸውልህ የምንገኘው መስቀል ፍላወር አለን፣ እሺ፣ ሜክሲኮ አለን፣ ፓስተር አለን።
ፓስተር። Okay፣ አ- ሜክሲኮ አይቀርቦትም ለን ሜክሲኮ ይቀርበኛል። ሜክሲኮ የቱ ጋ ነው?
በላይ አብ ሞተር አጠገብ ማሊባባ ሞተር
Okay፣ በላይ አጠገብ። እሺ፣ በቃ እንደዛ ብቻ አሳያቸዋለሁ። እሺ፣ እሺ፣ thank you